ጤና ይስጥልኝ Best Bet
hello hello Best Bet ነው የምንመጣ ጤና ይስጥልን።
ይስጥልኝ። አዎ Best Bet ነው። ምን አልከኝ?
ቲም ድምጽ ይቋረጥ ድምጽ ይቋረጥ እ?
ድምጽ ይቋረጥ።
አሁን ይሰማል ይሰማል አሁን አሁን ይሰማልሽ? ምን ልርዳ?
withdrawal አድርጌ ነበረ ከ Best Bet በ SantimPay እ፣ አርብ ዕለት ቴሌ- ቴሌብር ላይ ቴሌብር ላይ አሁን ችግር አለብኝ አልገባም።
እሺ እ፣ ብሩ ከኛ system ውጭ ሆኖ SantimPay ኦች ጋር ያለው እ?
ብሩ ከኛ ውጭ ሆኖ SantimPay ኦች ጋር ነው ያለው። እነሱ ጋር system ትንሽ ተብላሽቶ ስለነበረ ነው። አሁን ተስተካክሏል። እስከ ነገ ወይ Best Bet account ላይ ወይ ደግሞ ቴሌብር account ላይ ይመለስልሃል።
okay ገ- ሳንቲም SantimPay በ- በ- ከ- ከእናንተ ወጥቷል። SantimPay ራሱ እኛ ወጥቷል።
ወጥቷል።
SantimPay ኦች ላይ ነው ያለው። የብዙ ደንበኞች ነበረ እንዲህ ወጥቶ የቀረው ብሩ። አሁን ተስተካክሏል። እስከ ነገ ድረስ Best Bet account ላይ ወይ ደግሞ ቴሌብር account ላይ ይገባልሃል።
እሺ እሺ